ምዕራፍ ሰላሳ ወስድስቱ ወአመአሰርቱ ወአርባዕቱ ዓመተ መንግሥቱ ለሕዝቅያስ ዐርገ ሰናክሬም ንጉሠ ፋርስ ላይለ አህጉረ ይሁዳ እለ ቦን ጥቅም ሕዝቅያስ በነገሠ በአስራ አራተኛው ዘመን የፋርስ ንጉሥ ሰናክሬም ቅጽር ወዳላቸው ወደ አህጉረ ይሁዳ ዘመተ። አስራ አራት ያለው እንደምነው ቢሉ ሕዝቅያስ በነገሠ በስድስት ዘመን አስሩ ነገድ ተማርከዋል። አስሩ ነገድ በተማረኩ በስምንተኛው ዘመን ሰናክሬም ወደ ይሁዳ ዘምቷል። አስራ አራት ያለው ይህ ነው። ስለምን ቢሉ ጌታ በሁለቱ ነገድ ቢያዝንባቸው መልአኩ ቅዱስ ሚካኤል በነጭ በግ አምሳል እየመራ ይዞት መጥቷል። አንድም ሆሴዕ ወልደ ኤላ የአስሩ ነገድ ንጉሥ ነው። ስመ ግብርናት ሲያወጡለት ራፋስቂስ ብለውታል። ነዊ ሐቅልጥም ሊቀ ቀዳህያን ሲሉ እሱ ባለጌ ራሱ ለከፈለ አያዝንም ባልንጀራው ለቀረ ነው እንጂ እንዲሉ አባትህ አስሩን ነገድ ማርኮ ንጉሠ ነገሥት ተባለ። አንተስ እነዚህን ሁለቱን ነገድ ማርከህ ንጉሠ ነገሥት አትባልም ብሎ ይዞት መጥቷል። አንድም እሱ ከልቡ አንቅቶ አባቴ አስሩን ነገድ ማርኮ ንጉሠ ነገሥት ተባለ። እኔስ እኒህን ሁለቱን ነገድ ማርኬ ንጉሠ ነገሥት አልባልም ብሎ መጥቷል። ነስኦን ወአስተጋብኦን በሕሊና ገንዘብ አደረጋቸው። አንድም በለኪሶ ያሉት አንድም በለኪሶ ያሉትን እንጨት ሰባሪዎችን፣ ውሃ ቀጂዎችን ማረከ። ወፈነወ ንጉሠ ፋርስ ለራፋስቂስ እምለኪሶ ውስተ ኢየሩሳሌም ሀበ ሕዝቅያስ ንጉሥ ምስለ ብዙ ሰራዊት። የፋርስ ንጉሥ ሰናክሬም ራፋስቂስን ከብዙ ሰራዊት ጋር ከሕዝቅያስ ዘንድ ወደ ኢየሩሳሌም ላከው። ወቆም ሀበ ሙሐዘማይ ዘምጥማቃት ላዕላይ ዘውስተ ገራሂተ መሐፒል ታህታ ያለና ላዕላይ አለ ለሸማ አጣቢ እሪን አድርገው በሰጡት እርሻ አጠገብ ባለው ጎዳና ሂዶ ከላይኛው መዋኛ ከላይኛው መታጠቢያ ተቀመጠ። አንድም ህንድኪ በሚያገቡበት በፍታ በሚያፋጥቁበት እርሻ አጠገብ ባለው ጎዳና ሄዶ ከላይኛው መዋኛ ከላይኛው መታጠቢያ ተቀመጠ። አንድም በዘያሰጥሁ ቦቱ አልባሰም ይላል። ወወፁ ሀቤሁ ኤልያቄም ወልደ ኬልቅዩስ መጋቢ የኬልቅዩስ ልጅ ኤልያቄም መጋቢ ራቅ ማሰሪያ ወሳምናስ ጸሐፊ ጸሐፊ ትእዛዝ ሳምናስ ወኢዮአቄም ወልደ አሳፍ ጸሐፊ ትእዛዝ እብርየት ጠባቂ የአሳፍ ልጅ ኢዮአቄም ወጡ። ወይቤሎም ወናፋስቂስ በልወ ለሕዝቅያስ ከመዝ ይቤ ንጉሠ ፋርስ ራፋስቂስ ሕዝቅያስን የፋርስ ንጉሥ ሰናክሬም እንዲህ አለ በሉት አላቸው። በመኑ ትትወከል በማን ትታመናለህ? በምክርኑ ምክር በማውጣት በማውረድ ነውን? ወበነገረ ከናፍርኑ ይከውን ቀትል ከንፈርስ በማንቀሳቀስ ሰልፍ ይደረግ ይመስልሃል? ይእዜኒ በመኑ ተወኪለከ አለውከኒ አሁንስ እኔን የወነጀልከኝ በማን ታምነህ ነው? ናሁ ተወከልከ በበትረ ብርዕ ቅጥቁጥ እነሆ በተቀጠቀጠ መቃመስዬ ብትር ታመንህ። እንተ በግብፅ ዘውእቱ ንጉሠ ግብፅ ሲል ነው። ይኸውም የግብፅ ንጉሥ ፈርዖን ነው። ብእሲ ዘአስመከ ላዕሌሁ ይበውእ ስርዋጽ ውስተ እዴሁ ለዘአስመከ ሲል ነው። ለተጠጋበት ሰው ስንባጭ ወደ እጁ የሚገባ በሆነ በተቀጠቀጠ ተገለጠ መቃመስየ በትር ታመንህ ከማሁ ውእቱ ፈርዖን ንጉሰ ግብፅ ለኩሎሙ ለይቱ የከሉ ቦቱ የግብፅ ንጉሥ ፈርዖንም ለሚታመኑበት ሰዎች ሁሉ እንደዚህ ነው። እንደ መሰበሩ ድል መነሳት፣ ስንባጅ በእጁ እንደ መግባት ስንባጩ እጅህን እንዲያቆስል አንተንም ይዞ ይጠፋል አለው። ወመሰ ትብል በእግዚአብሔር አምላክነ ተወከልነ በፈጣሪያችን በእግዚአብሔር አመን ትለትል እንደሆን አኮኑ አንተ ዘሰበርከ መባአ ቤተ እግዚአብሔር ወፈነውኮ ለእግዚእየ ንጉሠ ፋርስ የቤተ እግዚአብሔሩን ጌጥ ወርቁን ብሩን ሰብረህ ለጌታዬ ለሰናክሬም የሰደድኸው አይደለምን? አለው። በምን አውቆ እንዲህ አለ ቢሉ የቤት ሰው ነውና፣ አንድም ከዚያው ዘሮብየል ዘጋድ የሚል አለበትና ሰናክሬም ሕዝቅያስን ግብሬን ስጠኝና ልመለስልህ አለው። እሱም ቤተ መቅደስ በወርቅ በዕንቁ ተሰርታ ነበረችና እስራኤል ከሚጠፉ ቤተ መቅደስ ትፍረስ ብሎ ወርቁን እያስላጠ ብትኑን አንድም ወንበርም እያሰራ ቢሰድለት ይህስ ያለፈው ግብሬ ነው፣ የሚመጣውን ግብሬን ስደድልኝ ብሎታልና ወይ እዝየኒ እመትክል እሁበከ እስራ ምይተ አፍራሰ። አሁንም ትችል እንደሆን ሁለት ሺህ ፈረስ ልስጥህ። አምፅ ዘይክል ታጽዕኖ ሶሙ በእነዚህ ተቀምጦ የሚዋጋኝ ሰው ስጠኝ አለው። ወፎ ትክሉ መይጠ ገጸ አሃዱ ንዑስ እምአግብርተ እግዚእየ ንዑሳን ንዑሳን ከሚሆኑ ከጌታዬ ባሮች ያንዱን ፊት መመለስ እንደምን ይቻላችኋል? አንድም ያንዱን ቤት ጭፍራ ፊት መመለስ እንደምን ይቻላችኋል? ወኩሎሙ ለይቱ የከሉ በግብፅ በእንተ አፍራስ ወሰረገላት አግብር ትሙንቱ ለእግዚእየ ፈረሳቸው ሰረገላቸው በዛ ብለው በግብፃውያን የሚታመኑ ሁሉ የጌታዬ ተገዢዎች ናቸው። ወይእዜኒ ዘእንበለ እግዚአብሔር ወይእዜኒ ዘእንበለ እግዚአብሔርኑ አረግነ ውስተዝ ብሔርክሙ እግዚአብሔር ያድነናል የምትሉ አሁንስ ያለ እግዚአብሔር ፈቃድ የዘመትን ይመስልሃል? በእውነቱ መልአኩ ቅዱስ ሚካኤል በነጭ በግ አምሳል እየመራ አምጥቶታልና፣ አንድም ለማስፈራት ነው። ከመንክትልክሙ እናጠፋችሁ ዘንድ ያለ እግዚአብሔር እናጠፋችሁ ዘንድ ያለ እግዚአብሔር ፈቃድ የዘመትን ይመስልሃል? እስመ እግዚአብሔር ይቤለነ ርጉ ውስተ ብሔሮሙ ወቅትልዎሙ እግዚአብሔር ወደ ሀገራቸው ዝመቱ አጥፏቸው ብሎናልና። ወይቤልዎ ኤልያቄም ወሳምናስ ወኢዮአቄም ለራፋስቂስ ኤልያቄም፣ ሳምናስ፣ ኢዮአቄም ራፋስቂስን እንዲህ አሉት ንክሮሙ ለአግብርቲከ ሱርስተ እስመ ንሰምዕ እንሰማለንና ለእኛ ለባሮችህ በሱርስት ቋንቋ ንገረን። ወይትንግረን ዕብራይስጥ በዕብራይስጥ ቋንቋ አትንገረን አሉት፣ ዘመድ መስሏቸው። ወለምትሙ ትነግረን በዘይሰምዑ ሁሉ ሰብ እለ ዲበ አረፍት በአጥር በቅጥር ያሉ ሰዎች በአጥር በቅጥር ያሉ ሰዎች በሚሰሙ ገንዘብ በዕብራይስጥ ቋንቋ ለምን ትነግረናለህ? አሉት። ያምባ ሰው ተሸባሪ ነውና፣ አንድም ዘመድ መስሏቸው። ወይቤሎሙ ራፋስቂዝ ቦኑ ሀበግዚእክሙ ወሀቤክሙ ፈነወኒ እግዚእየ ወይቤሎሙ ራፋስቂዝ ቦኑ ሀበ እግዚእክሙ ወሀቤክሙ ፈነወኒ እግዚአብሔር በውኑ ጌታዬ ከእናንተና ከጌታችሁ ዘንድ ብቻ ልኮኛል። አኮኑ ሀበ እሉ ሰብ ከመ እንግሮሙ ዘንተ ነገረ ለእለ ይነብሩ ዲበ አረፍት በአጥር በቅጥር ለሚኖሩ ይህን እነግራቸው ዘንድ ወደ እነዚህ የላከኝ አይደለምን? ከመይብልዑ ፍትሖሙ ወይስተዩ ስንቶሙ ምስሌክሙ ከእናንተ ጋራ መከራቸውን ያዩ ዘንድ አንድም ከመይበልዑ ወይሰትዩ ቢል ከእናንተ ጋራ መከራውን እንዲያዩ የላከኝ አይደለምን? አንድም ከመይብልዑ ፍስሖሙ ወይስተዩ ስንቶሙ ምስሌክሙ ከእናንተ ጋራ አሰራቸውን ይበሉ አሰራቸውን ይጠጡ ዘንድ አንድም ከመይበልዑ ወይሰትዩ ቢል ከእናንተ ጋራ አሰራቸውን እንዲበሉ አሰራቸውን እንዲጠጡ በአምባ ለሚኖሩ ሰዎች ይህን ነገር እነግራቸው ዘንድ ወደ እነዚህ የላከኝ አይደለምን? ወቆመ ራፋስቂስ ወከልሃ በአብይ ቃል በነገረ ዕብራይስጥ ወቆመ ራፋስቂስ ወከልሃ በአብይ ቃል በነገረ ዕብራይስጥ ራፋስቂስ ተናዶ ተቀምጦ የነበር ቆመ፣ ቀስ ቀስ ብሎ ይናገር የነበር በዕብራይስጥ ቋንቋ አሰምቶ ተናገረ። ወይቤ ስምዑ ቃልዎ ለንጉሥ አብይ ንጉሠ ፋርስ ገናና የሚሆን የፋርስ ንጉሥ የሰናክሬምን ነገር ስሙ። ከመዝ ይቤ እያስህትክሙ ሕዝቅያስ በነገር ዘይክል አድህኖተክሙ ሕዝቅያስ ዘይክል በነገር ዘይክል ብሎ መግጠም ነው። እናንተን ማዳን የማይቻለው ሕዝቅያስ በነገር አያስታችሁ። አንድም ሕዝቅያስ እናንተን ማዳን በማይቻለው ነገር አያስታችሁ አለ። ወእመኒ ይቤለክሙ ሕዝቅያስ አምላክክሙ ያድህነክሙ፣ ሕዝቅያስ ፈጣሪያችሁ ያድናችኋል ቢላችሁ ወኢትገብ ዛቲ ሀገር ውስጥ እዴሁ ለንጉሠ ፋርስ ኢየሩሳሌም በሰናክሬም እጅ አትያዝም ቢላችሁ ኢትስምዕወ ለሕዝቅያስ ሕዝቅያስን አትስሙት። ከመዝ ይቤ ንጉሠ ፋርስ የፋርስ ንጉሥ ሰናክሬም እንዲህ አለ። ለእመ ትፈቅዱ ትሕየው ጻኡ ሀብዬየ ኩልክሙ ትድኑ ዘንድ ከወደዳችሁ ሁላችሁም ወደ እኔ ኑ ለመሐላ ነው። ወትበልዑ ወይነክሙ ወበለሰክሙ ወይናችሁን በለሳችሁን ትበላላችሁ። ወትሰትዩ ማየ አዘቃቲክሙ የአገራችሁን ውሃ ትጠጣላችሁ። እስከ እመጽ ወእነሳክሙ ውስተ ብሔርየ ሎምናን ወግቼ መጥቼ ወደ ሀገሬ እስከወስዳችሁ ድረስ የአገራችሁን ውሃ ትጠጣላችሁ አለ። ዘከመ ብሔርክሙ ብሔረ እክል ወወይን ወስርናይ ወአጸደ ወይን ብሔረ የኒ ያለበት ነው። አገሬም እንደ አገራችሁ የእህል የወይን የስንዴ አገር ነው፣ የወይን ቦታ ነው። እያስህድክሙ ሕዝቅያስ በነገር ወይበልክሙ እግዚአብሔር ያድህነክሙ ሕዝቅያስ እግዚአብሔር ያድናችኋል እያለ በነገር አያስታችሁ። ቦኑ ዘአድሃኑ አማልክቲሆሙ ለአሕዛብ ኩሎ በሐውርቲሆሙ እምእዴሁ ለንጉሠ ፋርስ ዛሬ ያድናችሁ ዘንድ ከዚህ ቀድሞ የአሕዛብ አማልክት አገራቸውን ከፋርስ ንጉሥ ከሰናክሬም ያዳኑት ማዳን አለ። አይቴ ውእቱ አምላከ ሄማት ወአርማት የሄማት የአርማት ፈጣሪ ወዴት አለ? ወአይቴ ውእቱ አምላከ ሲፋሩሄም የሱፍ የሲፋሩ የሴፋሩሄም ፈጣሪ ወዴት አለ? ክህሉኑ አድኅኖታ ለሰማርያ እምእዴየ ሰማርያን ከኔ እጅ ማዳን ተሻላቸውን? ሰማርያን እሱ አጥፍቷታል ቢሉ የአባት ዕዳ ለልጅ የአፍንጫ እድፍ ለእጅ እንዲሉ የአባቱን ለእርሱ ሰጥቶ ተናገረ። አንድም አቤቶ ሲባል ከአባቱ ጋር መጥቶ ወግዷታልና፣ አንድም አሁን ሲመጣ እግረ መንገዱን ወቅቷታልና። ቦኑ እንከ እምኩሉ አማልክት አሕዛብ ዘአድሃነ ብሔሮ እምድየየ በውኑ ከአሕዛብ አማልክት አገሩን ከኔ እጅ ያዳነ አለ? ከመያድህና እግዚአብሔር ለኢየሩሳሌም እምድየየ እግዚአብሔር ኢየሩሳሌምን ከኔ እጅ ያድናት ዘንድ ወአርመሙ ወኢተሰውዎ ቃለ ዝም አሉ ቃል አልመለሱለትም። እስመ አዘዘ ንጉሥ ከመ ኢይሰጠውዎ ቃለ ሕዝቅያስ ቃል እንዳይመልሱለት አዟቸዋልና ፈሪ በነገሩ ይታወቃል እንዲሉ አንድም ከጣዖታዊ ጋር መነጋገር አይገባም ብሎ አንድም እግዚአብሔርን ማሰደብ ይሆናል ብሎ አንድም ነገር ሲፋፋግ ከኔ ዘንድ ይደርሳል ብሎ ወቦኡ ኤልያቄም ወልደ ኬልቅዩስ መጋቢ እራቅ ማሰሪያ ኤልያቄም ወሳምና ጸሐፌ ሰራዊት ጸሐፌ ትእዛዝ ሳምናስ ወዮአስ ወልደ አሳስ ጸሐፌ ተስካር ኀበ ሕዝቅያስ እንዘ ስጡጥ አልባሲሆሙ እብርየት ጠባቂ የአሳፍ ልጅ ኢዮአስ እሊህ ልብሳቸውን ቀደው አስልበው ወደ ሕዝቅያስ ገቡ። ወነገርዎ ነገረ ራፋስቂስ የራፋስቂስን ነገር ነገሩት።